ጤና ይስጥልን ቤስት ቤት ረድኤት ነኝ የምንረዳው
ብር እንታ አስገብቼ ነበር ወደ አካውንቴ በቻፓ እሺ ግን አካውንቴ ላይ እንታ አላለኝም።
እሺ deposit ስታደርግ የደረሰክ text አለ አይደለ
አዎ፣ እሱን text ቴሌግራም ላይ ላክልን
ምን ላይ ላክልኝ?
text ኡን ቴሌግራም ላይ ላክልን አሁን ላከው። በምን ቁጥር ላከው?
ዜሮ ዘጠኝ ዜሮ ሶስት በሚለው
ትነግሪኛለሽ ቁጥሩን ስለማላውቀው። ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ፣ አሁን ልኳለሁ።
እሺ